ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
አሁን ደውዬልሽ በ Messenger ላክልን ብለሽኝ ነበር። deposit አድርጌ ሀያ ብር አልገባልኝም።
okay እሺ፣ ፌስቡክ ላይ ላክልን።
ልክ እንትን ስንት ብር ነበረ?
ሀያ ብር እሺ እና ምን ነበር ላክልኝ አልሽኝ? ላክልኝ የፌስቡክ አልሽኝ?
ስምክ የፌስቡክ ኤርሚያስ አክሊሉ።
እም፣ እሺ እንትን message ኡን አላክልንም።
ምን ብዬ ልክልሽ? ልኬልሻለሁ እኮ ሀያ ብር- ብር- ብር አልገባልኝም አሁን ብዬ እንደዛ ሳይሆን እሱን ሳይሆን ከቴሌግራም I mean sorry ከቴሌ ብር የተላከለ message አለ አይደለም?
አዎ ብሩን ሲቆርጥ እሷን message ነው forward የምታደርግልኝ የራሷን።
አዎ የላ- የቴ- ብሩን ስቆርጥ የላክልኝን አዎ እሷን ነው የምትልክልኝ እና እ፣ ከቴሌ ብር ነው ያልከኝ አይደለ? የቴሌ ብር አዎ።
ቁጥር ይሄ ሰላሳ አምስት ቤቱ ነው መጨረሻ አስራ አንድ አዎ አዎ በቃ እሺ፣ እሱን ላክልኝ እዛ ላይ እሺ።
እሺ